ሄሎ ጤና ይስጥልኝ ተድላ ፕላስ ባክቴሪያ ልርዳው? ሄሎ ሄሎ ጤና ይስጥልኝ ተድላ ፕላስ ባክቴሪያ ልርዳው? ሄሎ ጤና ይስጥልኝ ተድላ ፕላስ ባክቴሪያ ልርዳው?
ኧረ እኔ አንዳንድ ጥያቄዎች ልጠይቅ ፈልጌ ነበር።
አምቡላንስን በተመለከተ ከሆነ እሺ፣ ካልሆነ ግን መስመሩን ለሌላ ሰው እያልሽባቸው ስለሆነ ስልኩን ልዘጋብሽ።
እሺ ስለምን ጉዳይ ነው የምትጠይቁኝ? ስለ አምቡላንስ ነው?
አይ እኔ አንዳንድ ጥያቄ ሌላ ልጠይቃችሁ ነበረ። አሁን ግን እኔ እ እንትን ለአምቡላንስ ምናምን ሳይሆን እ ሌላ ጥያቄ ነበረ።
ምን አይነት ጥያቄ?
አይ ችግር የለም በቃ ቻው።
እሺ ቻው። እንዲህ ጥራቱ ማባሪያ የለውም። ለገጣችሁ ለገጣ እንዳይመስለው